ይስጥልኝ ምርት ቤት
hello ጤና ይስጥልኝ ምርት ቤት ማን ምን ልርዳዎ?
እንትን ምንድነው register አላረጋለኝ እንዴት ነው ነገሩ?
አዲስ account ነው አዎ
register የሚለውን ከነካህ በኋላ ቁጥርህን ከዘጠኝ ጀምሮ ታስገባለህ password ህን ደግሞ ከስምንት digit በታች መሆን የለበትም እና ቢያንስ አንድ capital letter፣ አንድ small letter፣ አንድ ቁጥር እና አንድ symbol መኖር አለበት ከስምንቱ digit ማለት ነው።
እሺ እሺ እንደዛ ሞክረውና እምቢ ካለ መልሰህ ደውልልኝ።
እሺ እሺ መልካም ምሽት